ሄሎ ሄሎ ሄሎ
ሄሎ ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከወይን ላይ ነበር ስልክሽ ስልካችሁን ያገኘሁት ከቴሌግራም ቻናላችሁ ላይ ማሊባባ ነው።
አዎ እ፣ አሁን አድ- የተፖሰተች መኪና አይቼ ነበርና ሰባት መቶ ሺህ ብር ባንክ ይላል እ፣ ዳማስ ሱዙኪዋ ሀያ ሀያ አራት
እሺ፣ ቁጥር ልስጥህና እዛ ላይ ደውልባት።
እሺ ስልሳ ስድስት ቤቱ ነው ስልሳ ሰባት እሺ ስልሳ ሰባት
አርባ አራት አርባ አራት ሰባ ሰባት
ሰባ እሺ